ሄሎ ሄሎ
ሄሎ ወይ ዮሐንስ ወይ ወይ ከ ወይኔ ሰማንያ ሁለት ስልሳ ስንት እሺ ቆይ ይቅርታ እሺ የሚራሱ መልሻለሁ ብላ አሳውቀ ነበር አይደል
የምን ሚራ
የሚራሱን ኦርደር አልሰራውም ዮሐንስ ና
አ
የሚራሱ መልሻለሁ ኦርደር ብዬ- ነበር መልሻለሁ ብዬ አሳውቂያለሁ አሳውቂያለሁ እኮ ሬስቶራንት አልመለሰም እያሉ ነበረ ጽፈንልሃል ምን?
ቦት ላይ እ
ከኛ ካፌ ነው ኧረ እንትን ከሚራስ
ከሚራስ የድናሙን የሚያልቀው
አዎ እ? እና አዎ።
እሱን እኮ ነግሬያታለሁ እኮ ለከስተ- ከስተመሩ በሌላ ስልክ ቁጥር ደውሎኝ ነበር ላደርስ ብዬ እሺ አደርስለት ተብዬ ነበር እኮ
ሰማንያ ሁለት ስልሳ ስምንቱን ሳማን ቆይ order number ኡን ልልሽ ቆይ
ሰሚት የሚሄደውን order ነው ሰማንያ ሁለት ስምንት እኔ ጋር የለም እኮ
ዮሐንስ አበራ ነህ አይደል አንተ አዎ ሰማንያ ሁለት ስልሳ ስምንት እኔ ጋር የለም
እ እኔ ጋር የለም ሰማንያ ሁለት ስልሳ ስምንት የትኛው ነው እሺ ይቅርታ በቃ እሺ እያደረገችኝ እኮ ነው